ሄሎ ጤና ይስጥልኝ አባኩት ምን ልርዳው?
አብረ ስልኝ የቴሌቪዥን ጨዋታ ተጫወትኩ ነበር። ምን ምን አይነት አድረስ ደርስ ምን አሉት?
ቴሌቪዥን ጨዋታ ተጫወትኩ ነኝ ነበር። ነገር ግን ሽልማት ስላገኘሁ አልገኝም።
እስኪ ያልደረሱትም
እ ምንድን ነው ሽልማት አልደረሱትም?
የምን ምንድን ነው ያሉኝ አልገባኝም። ምን ላ- ምንድን ነው ጥያቄው?
ጥያቄ
እሺ ምንድን ነው ያሉኝ? ቀጥሉ።
የቱ
አቤት ምንድን ነው ያሉኝ?
አ፣ አጋጣሚ ዝርዝር አማርኛ አይችልም። ዝ- ትግርኛ ነው።
እ፣ ይቅርታ ትንሽ ቆይቶ ይደውሉ እሺ።
እሺ